ሄሎ ጤና ይስጥልኝ ጭብጭብ ሰላም ነው አባ።
ሰላም
ትላንት order አድርገን ነበረ እየመጣ ነው።
እስቲ እሺ ሌሎት አንዴ በዚህ ቁጥር ነው የታዘዙ አዎ እሺ አዎ እየመጣ ነው ዛሬ ስንት product አዎ ብዙ ብዙ product ነው አይደል ብዙ ነው። አስራ ስድስት ነው አስራ አምስት I think።
አዎ ወ- አብዛኛው product እያየሁት ነው ሁሉም እቃ እየመጣ እንደሆነ ነው የሚያሳይ የ driver እሺ።
ስልክ ተደውሎለት አ- አልተደወለልኝ። እስቲ እሺ።
ንገረን።
ዜሮ ዘጠኝ አስራ ሁለት እሺ ሀያ ሰባት እሺ አርባ ሰባት ዘጠና
ሀያ ሰባት አርባ ሰባት ዘጠና አዎ እሺ አመሰግናለሁ።
እሺ መልካም ቀን እሺ አሜን። እሺ